ሰላም በሽታ ቤት ላደይት ነኝ በሽታ ቤት ሰላማዊት ነው።
እሺ እንትን ዩቱብ አድርጌ አራት መቶ ሀምሳ ብር ብዬ ነበረ ግን አየር ላይ ቀረ።
እሺ ስልክ እንትን አገኛለህ?
እሺ ዜሮ ዘጠኝ ሀያ እሺ ዜሮ ዘጠኝ ሀያ ሀምሳ ሁለት እሺ
ሰባ ሶስት ሰላሳ ሁለት
ሶስት ሌሎች ግቢልኝ እንዴ ስንት ብር ነበር አባ?
አራት መቶ ሀምሳ ብር አራት መቶ አምሳ ብራ አዎ
አራት መቶ ለብቻው አምስ- እ፣ ሀምሳ ብር ለብቻው ነው አባ?
አይደለም አሁን ላይ አራት መቶ ሀምሳ ብር አንድ ላይ
እሺ screenshot አድርገህ ትልክልኛለህ history ውን ቴሌ- ቴሌግራም ላይ?
ቴሌግራም ላይ ላክል
እሺ እሺ ልክልሽ ነው እሺ
እሺ